የለም የሆነ ብር withdraw አድርጌ አላለፈም፣ ግን ብሩን ቆርጦታል።
እሺ፣ በዚህ ቁጥር ነው Best Bet?
አዎ በዚህ ቁጥር ነው።
እሺ፣ check እያረኩ ነው። አንዴ ጠብቀኝ። ሄሎ ሄሎ
ሀያ ሺህ እና አስር ሺህ አይደል?
አዎ
confirm አድርጌልሃለሁ። message ኡ ይደርሳል።
OK፣ አሁን ይወጣል።
አዎ አዎ፣ አሁን አሁን ይገባል።
እሺ